ሄሎ አብሮ ይስጣል። እግዚአብሔር ይመስገን እ ምን አልከኝ አባ?
መኪና ትሰራለህ?
አዎ ማሊ ባባ መኪና መሸጫ ነው። ምን አይነት መኪና ፈልገህ ነው? ምን መኪና? ቤት? FSR አዎ FSR የለንም አባ ለጊዜው።
እቺ ዲኖ
እ የህዝብ ምንድን ነው ከባድ መኪኖች ለጊዜው የሉንም።
እሺ ሙትልሽ አለ ሁለት ሺህ ሀያ አንድ እም።
ሰባ ነጥብ ስድስት ሄሎ ሰባ ነጥብ ስድስት እ ሲኖ 2021 ሞዴል አለን።
ሁለት ሺህ ሀያ አንድ ሞዳል አ 2021 ሞዴል አይ 7.3 ይባላል። ካሶኒ ሲኖ ካሶኒው ማለት ነው።
እሺ 2021 ሞዴል ነው። 7.3 የሚባል አለን በድርድር ሰባት ሜትር ነው አ 7 ሚሊዮን 300 ሺህ እሺ
አለን።
ሙትልሽ አለ ሙትልሽ ምን አልከኝ?
ሙትልሽ
ሄሎ